ቤት ትኬት ፈልጌ ነበር።
በአካል መጥተው የሚቆርጡትና ትኬቱን በአካል መጥተው ይቆርጣሉ።
Okay ትግ- እንትን የት ነው ቦታው? በሚወስድበት ትኬቱን የሚወስድበት
ሚካኤል ኢኮኖሚ
Okay አ- አል- አለ አለ አ- አይ ሰፈሬ ስለሆነ በደንብ አውቀዋለሁ። እዛ አለ። በቃ በቃ መጣና
አሁን ይመጣሉ።
አዎ ሰው እኔ መንገድ ላይ ስለሆንኩ ልካለሁ። ለአንድ ሶስት ሰው የአራት ሰው ቆርጥልኛል።
እሺ፣ እሺ፣ እሺ፣ ይቻላል። እሺ።